ሄሎ፣ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ሁሉ ስፖርት ነው። ምን ልራዎት?
ፖዚት አድርጌ ከቴሌብሩ ቀንሶ አልቆ እንትን አለ አልደምራለኝ እዚህ
እሺ፣ ከቴሌብር የተላከለት ሜሴጅ አለ።
ከቴሌብር አለ አለ አለ ሜሴጅ ቀንሶብኛል።
ስክሪንሻት አድርገው ቴሌግራማችን ላይ ላኩልን፣ ስልክ ልስጦት ወይ ደግሞ ዌብሳይታችን ላይ የቴሌግራም ምልክት አለች፣ እዛ ላይ ላኩልን።
ምን እንትኑ ላይ ያለው transaction እንትን ምለውን
የተላከሉትን message screenshot አድርገው ነው ከራሴ የሚልኩት እኮ ነው ከዚ- ከዚህኛው ቴሌብር ላይ ነው ወደዛ የላኩት።
እኮ ከቴሌብሩ ወደ ሁሉ ስፖርት ነው የላኩት አይደል?
አ ወደ ሁሉ ስፖርት simple እንትን በሚለው ቴሌብር በሚለው ወሰድኩኝ። እዛ ቀንሷል፣ ግን እዚህ ምንም አይነት balance አያሳይም።
እሺ እኮ ስለዚህ ቴሌግራም ላይ ቴሌብር የላከሉትን message ቴሌግራም ላይ ላኩልን።
Okay እንትን ይሄ ቁጥር ላኪልኝ እንትን እዛ የሚልክበትን ወይ search አድርጌ ሊል ሌሽ ሊያዝ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ አመሰግናለሁ።